Hello
ወይ ሰላም እህቴ፣ እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን። አሁን አይናማው ቲክቶክ ላይ አይቼው አማ ታርጋ
እሺ
ማለት አ- ስንት ነው ሙሉ ማለት ነው?
የትኛውን ነው ያየከው?
አማው ነጩ ት- አማ ታርጋ ያለው Okay ሻ- አሁን አሁን ነው ያየው ቲክቶክ ላይ ነው አ አሁን ነው ያየሁት።
ነጭ ነኝ አላየሁትም። ምክንያቱም ይሄኛው ታርጋ የለውም እኛ ጋር የቆመ- ሩት የቆመ ታር- ለሻርኩ እኮ ሻርኩ።
ሻርኩን እኮ ነው ታርጋ ያልተለጠፈበት።
እና አለ አራው አዎ ሁለት ሺህ አስራ አንድ እና አራት ከአምስት ነው የሚባለው
ኦኬ አራት ነጥብ አምስት ነው የሚባለው።
አምስት አ- አ ኦኬ ካሽ ሶስት ነው ማለት ነው።
አዎ
ትንሽ አቅማችን ያን ያክል አይደርስም። በቃ
እሺ